ሄሎ ሰላም ጤና ይስጥልኝ። ሚስት ቤት ደህና ነህ? አልሐምዱሊላህ። እንደምን ነህ?
አቤት አባቴ ደህና ነህ?
እግዚአብሔር ይመስገን። እንዴት ነህ?
ደህና ነህ? አልሐምዱሊላህ። እንትን አለን።
ገዳይ ላይ ምን ልርዳ?
ገዳይ ምን አልከኝ?
ገዳይ ላይ ሄሎ አሎ ድምፅህ ርቆኛል አባ።
ገዳይ አይገባም። ገዳይ ዊዝድሮ አልገባም።
እሺ፣ ስንት ብር ነው
ሰብት ሰብት እ?
ሰብት
ምን አልከኝ አባ? ድምፅህ በጣም ርቋል።
ሰብት ሰብት ሄሎ
አሎ ሄሎ።
አ ይሰማል እሺ፣ ሶስት ሺህ ብር፣ አይደለም ሰብት ሲዝ ሰላሳ ሺህ ብር፣ ሰብት ሲዝ ሰባት
ሰባት ሺህ አራት በዚህ በደወልክበት ቁጥር ነው።
አይደለም ዜሮ ዘጠኝ እሺ ሀያ ስምንት እህ አስራ ዜሮ ዘጠኝ አስራ አምስት እሺ ሰላሳ ሁለት እህ
ሀያ ሁለት እህ
አስራ አራት
እሺ ቆይ አንዴ። አሁን ነው እ አሁን ነው
አሁን ነው ረም
እሺ እሺ አባ ሊገባልህ ፕሮሰስ ላይ ስለሆነ ትንሽ ጠብቀውና ይገባል። እሺ ታንክ እሺ አባ ስለደወልክ እናመሰግናለን። መልካም ምሽት።